hello ጤና ይስጥልኝ ታዲላ አምቡላንስ ሜሮን ነኝ ምን ልርዳዎት hello ጤና ይስጥልኝ ታዲላ አምቡላንስ hello ጤና ይስጥልኝ ታዲላ አምቡላንስ hello
አቤት ጤና ይስጥልኝ ጠብታ አምቡላንስ
እግዚአብሔር ይመስገን አለቃ
የአምቡላንስ አገልግሎት ይፈልጋሉ?
አሁን እንፈልጋለን
እሺ ከየት ወዴት ነው መሄድ የሚፈልጉት?
አዲስ አበባ ወደ ጋምቤላ
ወዴት አሉኝ?
አዲስ አበባ ወደ ጋምቤላ
እሺ የ patient ኡ condition ምንድን ነው?
እሺ እንዴት ነው
አ ታ- ታካሚው ምን- የታ- ኮቱለማ ቺኑያ
እሺ ሱፐርቫይዘሪን እንዲያናግሩት።
ሄሎ ሄሎ ሄሎ ጤና ይስጥልን ምን ነበር